ሄሎ ሄሎ
ሄሎ ጤና ይስጥልኝ።
አብሮ ይስጥልኝ። ስሊን ትስጥልኝ።
አለንም ስሊንግስቶን ነው አይደለ?
አዎ አዎ።
እስኪ ስላከፋፈሉ ንገሪኝ please። በቴሌቪዥን አይቼው ነበር።
እሺ፣ ስለ ቤቱ ነው ወይስ ስለ share ኡ?
ስለ ቤት ቤት
እሺ፣ ቅድመ ክፍያ መኖሪያ።
ሶስት መቶ ሺህ ብር ይከፈልና ስንት ብር?
ሶስት መቶ ሺህ ብር እሺ ቀሪውን በአምስት ዓመት ጊዜ ከወለድ ነጻ በሆነ መንገድ ነው የሚከፍሉት።
ወለድ የለብኝም።
ወለድ የለም።
ባለ ስንት መኝታ ነው?
እ፣ ከስቱዲዮ ጀምሮ እስከ ባለ አራት መኝታ አሉ። ወደ ዘጠኝ የሚሆኑ site ኦች ላይ ናቸው ባለ ሶስቱ ነበር የምፈልገው እና
አሉ። ባለ ሶስት አሉ። ከአምስት ነጥብ ሶስት ጀምሮ አለን።
እኮ ባለ ሶስቱም ሶስት መቶ ሺህ ነው የሚከፈለው ቅድሚያ?
እ፣ ባለ ሶስቱ ሲሆን ቅድመ ክፍያ አስር percent ነው የሚሆነው።
ስንት ነው ማለት ነው?
percent ማለት አሁን አምስት ሚሊዮን ያልኩት አምስት መቶ ሺህ አካባቢ አምስት መቶ ሺህ ነው።
አዎ፣ አዎ።
አይ ጥሩ ነው። ወለድ የለውም።
ወለድ የለውም። እስከ አምስት ዓመት የት ነው ቢሮአችሁ?
ባለ- ገርጂ ቦሌና ልደታ አለን። የት ይቀርቦታል?
በር- ገርጂ እ፣ ቦል- ቦሌና ልደታ።
ቦሌ ምኑ ጋር ነው?
ቦሌ ከሞይንኮ አጠገቡ ወይም ሞይንኮ አጠገብ ይሄ እንትና okay፣ ኬክ ዛ- ቤቱ ጋር ሞይንኮ አዎ፣ እ፣ ከቤ ኬክ ቤት አካባቢ አዎ፣ አዎ። እዛ አለን ቢሮ።
okay እ፣ ቢሮአችሁ እ፣ መጥቼ እንግዲህ እሺ፣ እሺ።
የት ጋር ነው ስሙት ቢሮ? typical ቢሮ እ፣ የትኛው የቦሌውን ያሉኝ አይደለ?
አ አ
እዛ ዛህብ ሆቴል ፊት ለፊት ከሱዙኪ መኪና መሸጫው አጠገብ
እሺ እንትኑ site ኡ site የት ነው?
ቦሌ ሜክሲኮ ሲኤምሲ ሳር ቤት አለ። ወጣ ወዳሉት ደግሞ ሴምሲ
ሲኤምሲ ሴምሲ ቢሆን ቆንጆ ነው።
ፊት ለፊት አ አ እዛ ነው ያለ።
እሺ በአካል መቼ ልምጣ? ኬን ያጂ እሺ ይችላል። ነገም ይችላሉ። ዛሬም ከቻሉ እስከ አንድ ሰዓት አይ አለ።
ከሰኞ በኋላ ነው እናቴ የምችለው አሁን ቀጣይ ክፍለ ሀገር።
ሳምንት አ እሺ በፈለጉበት ሰዓት መምጣት ይችላሉ።
እሺ እሺ ወለድ ግን የለውም ቤቱን እስከምረከብ ድረስ።
አዎ ወለድ የለውም።
okay thank you እሺ እሺ ሞትለት እሺ ያዝ እስራኤል እስራኤል እስራኤል
እሺ እስራኤል በላይ እሺ መልካም ቀን።
እሺ thank you thank you